ማለት ነው።
ጤና ይስጥልኝ አሊባባ።
ቦታ ሊታሰብ ሰላም እንዴት መኪና ፈልጌ ነበር።
እሺ ምን አይነት መኪና ፈለጉ? አባት Glory Glory
ምናምን Chery ወይም Glory Chery ወይም Glory Chery ወይም Glory።
ባንክ ያለበት አዎ።
አሁን ላይ የለንም Chery ም Glory ም አባት፣ ሌሎች መኪኖች ነው ያሉ።
እሺ ወይ ስልኮትን ለያዝና ደውልለት።
አዎ Dzire ስ የለም።
Dzire አለን
cash ስንት?
Dzire ሁለት ሺህ ስንት ነው የሚፈልጉት?
ችግር የለውም። cash ስንት ነው የሚፈልጉት?
cash እሺ፣ ሀያ ሀያ ሁለት እና ሀያ ሀያ አንድ አለን። ሀያ ሀያ ሁለትም አለን። ሀያ ሀያ ሁለት ሁለት እሺ።
ነጥብ ዘጠኝ አንድ ሚሊዮን ባንክ ይመቻቻል። አንድ ነጥብ ዘጠኝ cash ነው፣ ድርድር ይኖረናል። ሀያ ሀያ አንድ አስራ ሰባት ከሀምሳ ሀያ ሰባት ከሀምሳ ነው። አንድ ሚሊዮን ይመቻችልዎታል። አንድ ሚሊዮን ሰባት ከሀምሳ ካሽ ነው፣ ድርድር ይኖረናል።
አንድ ሚሊዮን ሰባት ከሀምሳ ካሹ አዎ ሀያ ሀያ አንድ
በቃ ስልክ ያዝና ይስተናገር ስሎ ደውልኝ።
አለ በቃ።
በኬሪውም አዲስ አዲስ
እስከ ስንት ነው የሚችሉት?
እስከ አስራ አንድ
ምን ስንት አሉ?
አንድ ሚሊዮን አንድ መቶ ሺህ
እሺ Dzire ነው አንድ አይደል?
ሚሊዮን Dzire ወይ ደግሞ Glory Chery
እደውላለሁ።
አይራንት ወይ አሁን ሰዓት አብዛኛው ሰው